Hello ሄሎው ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እ፣ እባክሽ እንትን ፈልጌ ነበር cash register machine ገንዘብ እ?
cash register እሺ
ፈልገን ነበረ ለመግዛት ከኮምፒውተር ጋር የሚገናኘው ነው?
አይ አይደለም፣ ወይ እሱ የለንም፣ እሱ የለንም።
በእውነት እየደወልሽ እንዴት check አድርጊ። የ manual ኡ ተንቀሳቃሹ ነው የፈለግሽው አይደል?
አዎ አዎ አዎ።
ተንቀሳቃሹ የለንም፣ እስካሁን ድረስ አልመጣም።
እሺ፣ ዝም ብዬ እሺ ደውል።
ናቸው። አዎ እየደወልሽ check አድርጊ ና።
እሺ፣ እሺ። የት አካባቢ ናችሁ ግን ለማለት ቦሌ መድኃኔዓለም፣ ቦሌ መድኃኔዓለም።
እሺ፣ እሺ እሺ፣ አመሰግናለሁ።
እሺ